ጤና ይስጥልኝ።
ሌላስ ጤና ይስጥልኝ።
ጥላና ሌላ?
እንዴት አለሽ?
እግዚአብሔር ይመስገን ሰላም ነኝ።
ለዋዬ
እንትን address እንድትነግሪኝ ነበረ ልጅ ሄዳ እ፣ ወጌሻ ለምን እንትን ኮርስ ዛሬ ምንድን CMC።
መክፈቻ ፕሮግራም CMC ምኑ ጋር ነው?
OK CMC ሚካኤል እንዳለፍሽ ድልድዩ አለ አይደለ?
አ
ድልድዩ ጋር Economic Association የሚል ህንጻ አለ።
OK Economics Association ህንጻ እዛው ጋር አለ። እኛ በቃ ህንጻው ማለት እሺ፣ ከታች ጀምሮ እሺ፣ አለ።
እሺ፣ እሺ፣ እሺ፣ እሺ።